ሰላም ሰላም ለስራ ፈላጊዎች በሙሉ ሄሎ ሳሚዬ አላክልኝም እየጠብ- ሬዲ ነኝ እየጠበኩ ነው ጄሪዬ በቃ ጸባይ እናንተ ምናምን ምለውን ብቻ አውጪ በእናትሽ።
እስቲ እስቲ በቃ ይሄ ጸባይ ጸባይና?
ይሄ አላ በጣም ኦድ የሆኑ ነገሮች ይሄ ጸባይ ምናምን እሺ በስር እሺ የግራፊክ የግራ የሶሻል ሚዲያ ማኔጅመንት ቆንጆ ነው እ የቴክኒሻሉ የቢሮ እና የመልቲሚዲያ እቃዎች የሚጠግን አስፈላጊ ችሎታ በበቂ ላይ እ ሶስት እና አምስት ዓመት የሚለው ላውጣ ሶስት እስከ አምስት ዓመት የስራ ልምድ ያለው ብቻ የሚል በቃ
ጥሩ ጸባይ የሚለውን በቃ ጸባይ የሚለውን ብቻ ነው የማወጣው አዎ ጸባይ ይሄ ስራ ልምድ የሚያካፍል በሰዓት የሚገባ ምናምን እሱ እሱ ቢሮ ሲመጣ አዎ፣ የምትነግሪኝ ቆንጆ።
ነገር ነው።
ቆንጆ በስራ ላይ በቂ እውቀት እና ከሶስት እስከ አምስት ዓመት የስራ ልምድ ያለውን ልበለው አዎ አዎ ከሶስት እስከ አምስት እሺ እሺ በቃ